ጤና ይስጥልኝ እባክዎ ምን ልርዳዎ?
ማሽን ተበላሽቶብን ነበር ጥገና ነው።
እሺ ደንበኛችን BGI ID ዎትን ይንገሩኝ እባክዎትን።
ሰንጋተራ ሰንጋተራ እሺ መለያ ኮዶትን ይንገሩኝ።
መለያ ኮድ ቁጥር
ቁጥር በጊዜ አላወቁትም፣ ግን block ሁለት ምናምን ነው።
እሺ TIN number አሉት?
TIN number እሺ፣ በኋላ እንትን ተቀብዬ ልደውልላችሁ።
እሺ እሺ ደንበኛችን የተመዘገቡበትን ስልክ ቁጥር ካስታወሱ በሱም ማግኘት ይቻላል።
እሺ እሺ